ሄሎ ሄሎ
ወይ ይሰማል?
ይሰማል?
እሺ ከቤት ቤት ነው የምደውልልህ። ስልክ ያዝና ደውለ ጠይቃቸው። እሺ አ ስልክ ያዝና ደውለ ጠይቃቸው። አዳማ ብለህ ጠይቀኝ ነበር ቦታ ሾፕ ምን
አዳማ የት ሱቅ ነው ያላችሁት ብለኸኛል ነበር።
ምን ነበረ?
አዳማ የት አካባቢ ናችሁ ብለህ ደውለህልኝ ደውለሃል ነበር። አሁን አልደወልኩም። ኧረ እሺ ይቅርታ።
አሀ ይሄ ነው የደወለው። ቆይ ይሄ ነው betting ነው እንዴ?
አዎ ቤት ቤት ነው።
ሄሎ
እሺ ሄሎ ሄሎ አቤት ይሰማል?
ይሰማ ይሰማ።
እሺ ስልክ ልስጥህና ደውለህ ጠይቃቸው።
እሺ እሺ ዜሮ ዘጠኝ
ቆይ ዜሮ ዘጠኝ ሀያ ሁለት ሀያ ሁለት ስልሳ
ስልሳ ሀያ ሁለት
ሀያ ሁለት ሰማንያ ሁለት
ሰማንያ ሁለት እሺ ስዩም ይባላል። እሺ የት ቦታ እንዳለ ጠይቀው። አዳማ ያለ agent ኣችን ነው።
ማ ማ ስዩም ስዩም ይባላል እና አዳማ ያለ agent ስለሆነ ጠይቀው የት የት እንደሚገኝ ሱቅ።
እሺ እሺ መልካም ቀን፣ እናመሰግናለን።
እሺ